ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
እኔ የምለው የሆነ ጥያቄ ምናምን እዚህ ጋር ዘጠኝ ሰማንያ አምስት ጋር ማለት ነው ዘጠኝ ሰማንያ አምስት ላይ እሺ
እና የሆነ ጥያቄ ተጠይቆ ማለቴ ምን ያህል ጥያቄ ስት- ስትመልሺ ነው ሽልማቱን የምታገኝ? የሚገኝ?
አስር ጥያቄዎች ተከታታይ አስር ጥያቄዎች ይሰጡታል። አስሩንም ሲመልሱ ሽልማቶች አሉት።
በራሴ ኮይን ገዝቼ ነው አ ኮይን ገዝተው መጫወት ይችላሉ።
አይደለም?
አ
እሺ እሺ።